ጤና ይስጥልን። ሄሎ ቪዛ ለምነሽ ነኝ። ባስፖርት ምን አይነት የጉዞ መረጃ ልስጥዎት?
ወደ ካናዳ living ቪዛ ለማመልከት በራሴ ፈልጌ ነበር። ምን ምን እንደሚያስፈልገው ወይም working ቪዛ ለማመልከት ነው።
እሺ፣ በመጀመሪያ እ፣ ከዛ ጋር ለ visiting ነው ወይስ ለስራ ነው?
ለስራ normal ለመኖር
OK፣ ለስራ ከሆነ መጀመሪያ job bank ብለው search ያደርጋሉ ደንበኛችን።
ምን ምን job bank ጆ- ጆፕ ባንክ ኦኬ
እ፣ አብረው ወረቀት ካለዎት ያዙ።
OK እሺ መልሼ ልደውል አዘጋጅና እሺ፣ እሺ፣ ደውሉ።